ጤና ይስጥልኝ በየት በየት ነው የምንረዳው?
እንትን withdraw ብዬ እንትን አልልም አለኝ እስቲ ይልኝ ምን አልልም አለክ?
ያላ አልልክም አለኝ። ቆርጧል ግን አልልክም አለኝ።
መቼ ነበር?
ዛሬ አሁን ስንት ብር ነው?
አምስት አምስት መቶ ብር ሁለቴ።
በዚህ ስልክ?
አዎ እም፣ እሺ check ላድርገው። ቴሌብር account አርባ ስድስት ሰላሳ አራት ሰላሳ ሰላሳ አንድ ነው።
አዎ እሺ confirm ስላልተደረገ ነው። confirm አድርጌልሃለሁ። ሁለቱንም ገብቶልሃል። check አድርግ።
እሺ፣ አመሰግናለሁ። እሺ እሺ ተደወል። እናመሰግናለን። መልካም ቀን።
እሺ እሺ